የሽንኩርትና የቲማቲም hello፣ ሰላም ጤና ይስጥልን።
አቤት።
ከችፕችፕ ነበር የምደውልሎት።
እሺ።
የት አካባቢ ነበር location ኑት?
ዓለም ባንክ አልፋ ሰባ አምስት አለም ባንክ ነው አይደለ? ሽንኩርትና ድንቹ ዛሬ ስላልመጣሎት refund እናደርግሎት ነበር ብሩን።
እ ሽንኩርትና ቲማቲሙ ሽንኩርትና ድንቹ ዛሬ አልወጣም እና ብሩን refund እናደርግሎት ነበር።
Okay። ስልክ ልስጥሽ ወደ እሱ የምትልኪው?
አዎ ስልክ ንገሩኝ። እሺ
እሺ። ዜሮ ዘጠኝ ዜሮ ዘጠኝ
ቆይ ስልሳ ሶስት
ዜሮ ዘጠኝ ስልሳ ሶስት አስራ አራት እሺ
ዜሮ ሰባት እሺ ሀምሳ ሰባት ለምን አይመጣም ግን?
ይቅርታ ትንሽ የ product እጥረትም ስላለ ነው ያልመጣሉት እና ይመጣሉታል። በዚህ ስልክ ነው ቴሌብር የሚጠቀሙት?
አዎ በእሱ ደውልኝ እሱ ይልካል።
Okay ስልሳ ሶስት አስራ አራት ዜሮ ሰባት ሀምሳ ሰባት
አዎ ስም ማን ነው የሚለው? ይቅርታ አብርሃም
እሺ መልካም ምሽት። እሺ እሺ ሰው ኦኬ።